ሄሎ
ሰላም ነው።
ሰላም ጤና ይስጥልን ቤተሰቤት
እንደና ሁለት የሆነ አን- ጨዋታ የወጣብኝ ትኬት ነበር። አንዳንድ ጨዋታ ቦነስ ቼክ አድርግ ለኦድክን ልልክና
እሺ፣ ከስንት በላይ ነው እሑዱ?
እሺ ቶታል ኦድክ ሉዝ ላረከው ሲካፈል ከሀያ በላይ መሆን አለበት የመጣው እሺ።
ቶታል ኦድ ሉዝ ላረከው እሺ ንገረኝ እ ቶ- total odd ኤ lose ላረከው ሲካፈል ከሀያ በላይ መሆን አለበት odd ኡ ማለት ነው አለው ንገረኝ ነገርሽ አዎ
አሁን ምንድን ምነግርሽ
cashier code የምትላለች አይደል እ?
cashier code የሚል አለ አይደል ውጤት የምታይበት ጋር ከታች cashier አዎ፣ ኮድ አዎ፣ የምትላለች አዎ።
እሷን ንገረኝ
መቶ ሀያ አምስት
አስራ አምስት
መቶ ሀያ አምስት ብለሻል አዎ
እ ሀያ ዘጠኝ ሀያ ዘጠኝ ሀያ ስድስት
ሀያ ስድስት
አዎ
አላገኘሁትም ልክ ነህ cashier code ነው የሚለው
አዎ cashier code መቶ ሀያ አምስት መቶ ሀያ አምስት ሀያ ዘጠኝ ሀያ ስድስት አምስት ሀያ ስድስት
መቶ ሀያ አምስት ድግ- ብዬ ድጋሚ አምስት ነው
መቶ ሀያ አምስት ብለሽ እ
ሀያ ዘጠኝ
እሺ
አምስት
እሺ ሀያ ስድስት
እሺ አዎ ይሄ ይ- ይወጣባል total ወደ ሀያ አንድ ነው lost ያደረግከው ሁለት ነው ሲካፈል ከሀያ በታች ነው የሚሆነው
lost ያደረኩት ስንት ነው
እ ሁለት ነጥብ አራት ሰባት
okay ትንሽ ነው የሚሆነው እሺ አንዱ አለ ደግሞ እሺ ንገረኝ
ወይኔ cashier code ኡን አዎ።
screenshot አላደረኩትም፣ አልገባልኝም። እ?
የለም
አዎ ቆይ ጥቂት ላይ ነው?
ከእንትን ከሊስቱ መልሰው ይዘ- ገብቼ ልይልሽ እ?
እሺ በ- እሺ እና ንገረኝ እሺ እሺ